ወይኔ ቡናው ግን አልሰከነም። አልሰከነም። ሄሎ ሄሎ።
ይቅርታ ተቋረጠ።
አዎ፣ አይ ካርድ ጨርሶ ነው።
OK ነው። እሺ እ፣ በቃ ለሰኞ እንዲመጣልዎት እሑድ ዕለት ይደውሉልንና
እሺ፣ ያስታውሱን እናስገባልዎታለን። እሁ- ሰኞ ጠዋት እንዲወጣ ማለት ነው።
እሺ።
እሺ ሌላ ስልክ ቁጥር ልንገሮት ወይስ በዚህ ይደውላል?
እ፣ ንገሪኝ። አርባ አራት ቤት ነው አዎ አርባ አራት ቤቱን የሚያውቁት ሶስተኛው ከሆነ እየሰራ በሱም ይደው አይደለም። ቅድም ሞክሬ ነበር።
በቃ በዛኛውም ይደውሉልን እምቢ ካሉት።
እሺ።
እሺ እሺ መልካም ቀን።